ሌላ ሄላሙ ጌታ ወይ አናግሬዋለሁ። እሺ ያው ኤዲት እያደረኩን ነው አዲስም
እሺ እንትናል። እሺ ካሸሩንም ካ- በዛው እልክልሃለሁ።
እሺ፣ በአዲስ እዛ ማለት ነው።
እናንተ ጋር ክሬት የሚደረገው አህ አዲስ ሾፕ ነው ሀምሬ ሀምሳ ሁለት በሱ ነው የምትጠቀመው።
እሺ በቴሌ- ማን ነው ቴሌግራም ላይ ትልክልኛለህ እልክልሃለሁ ችግር አምስት ክፈትልኝ እሺ ከካሸሯ ጋር ስድስት ማለት ነው እ፣ ከካሸራ ጋር ስድስት አዎ ስድስት cashier ማለት ነው። የአንተ አዎ።
cashier አንድ ነው አይደለ?
ካ- cashier one እና እስከ cashier five ማለት ነው ከአንድ እስከ አምስት ስለዚህ አምስት cashier አዎ አዎ እሺ